Hello አቤት፣ ምን እንርዳዎት?
ትላንት ማታ ከቻፓ የሆነ የተ- ኳስ ተጫውቼ እ?
with- withdraw አድርጌ ትላንት ማታ ከቻፓ ላይ ተቆርጧል። ቴሌብር ላይ ደግሞ ብሬ ያላስገባልኝ እሺ፣ ቴሌ ብር ቁጥር ንገረኝ።
ዜሮ ዘጠኝ አስራ ሰባት አስራ ሰባት ሰባ ሶስት ሰባ ሶስት ዜሮ ሶስት ዜሮ ሶስት ሀምሳ ሶስት
በዚህ ቁጥር እኛ ጋር የመጣ ወጪ የለም። እሺ፣ የተጫወቱበት ድርጅት ጋር ደውሎ ጠይቋቸው።
የለም።
አዎ፣ እኛ ጋር አልመጣም። የተጫወቱበት betting ጋር ያሳውቋቸው።
እሺ እሺ እሺ።